ಎಲ್ಲ ಸಲಹೆ ಇತ್ತಲ್ಲ ಎಲ್ಲ ಸಲಹೆ ಇತ್ತಲ್ಲ ಎಲ್ಲ ಏನಿತ್ತಲ್ಲ ಎಲ್ಲ ಸಲಹೆ ಏನಿತ್ತಲ್ಲ ዶንኪ ቲዩብ ነው። ሰላም ጤና ይስጥልኝ። ዶንኪ ቲዩብ ነው። ዶንኪ ቲዩብ ነው። አይሰማም? ድምፁ ትንሽ ይርቃል። የኔ ቤት ትንሽ አዎ። ማን ልበል? ኬት ነው ማን ልበል? ስሞትን ማን ነው ልጅ?
አስካል ወልደ ይባላሉ።
አሴት ወልደ ገብርኤል ስልክ ብሮ ስልክ ብሮ ስልክ ብሮ ይሄ ነው ወይ? እሺ፣ እ፣ በኦንላይን ነው መማር የፈለጉት? በኦንላይን ነው መማር ነው የፈለጉት?
ኦንላይን ላይ
እሺ፣ በስንት ቀን ይደርሳል? አንድ ቀን ደግሞ ከ community ጋር Google meeting ይኖሮታል ማለት ነው።
እሺ
በሳምንት ውስጥ ቀን class ይኖሮታል። እ፣ የ Google በ Google I mean link ይላክልዎታል። Hello
ድምፅሽ አይሰማም። ምን የሚጠጣ ነገር አለ?
Sorry እ፣ በሳምንት ሶስት ቀን link ይላክልዎታል፣ የቪዲዮ link። አንድ ቀን ደግሞ Google meeting ይኖሮታል።
አንድ ቀን እንደዚህ አይነት headset ሆኖ እንትን ሴት እንትን ያለበት አንቀን አንድ ብቻ አንድ ይሄ አንድ ብቻ ማለት ነው።
Slipper ያለው
Okay Slipper Hello
አቤት በሳምንት ሶስት ቀን link ይላክልዎታል። በሀያ አራት ሰዓት ውስጥ በፈለጉት ሰዓት ከፍተው ማየት የሚችሉት ማለት ነው። አንድ ቀን ደግሞ ይሰማላለን።
አይ
አንድ ቀን ደግሞ እ፣ ቪዲዮ ከኮሜዲያን እሸቱ ጋር Google meeting ይኖረታል። ሀያ credit hour ነው ትምህርቱ፣ አስር ሺህ ብር ነው። ነገ ከከፈል ግን discount ስለማይኖረው አስራ አምስት ሺህ ብር ነው የሚሆነው። አዎ ነገ ከ- ዛሬ ከፈሉ አስር ሺህ ብር ነው። ነገ ግን አስራ አምስት ሺህ ብር የሚሆንቦት።
ከሰው አንዴ አዎ አንዴ ነው አካፍላችሁ
ሶሪ